ደግሞ
ሄሎ ሄሎ፣ አይሰማም።
ጤና ይስጥልኝ። እንዴት ዋልሽ?
እግዚአብሔር ይመስገን ሰላም።
ብሌን አማን በዚህ ቁጥር ደውል ብሎ ነበር እና
ምን ነበር? እሺ
አሁን text አድርጌላታለሁ። ስልክ እንትን አላለችም። ምናልባት ለቀለሙ የሚላክ ገንዘብ ብዬ ነግሬያታለሁ። message ደርሷታል። መቼ እንደምትል message ልኬላታለሁ ለብሌን OK፣ እሺ text አድርጌላታለሁ እና መቼ እንደሚደርስላት ጠይቂልኝ። ከአማን ጋር አውርተን ነበረ። በዚህ ደውል payment ነው
payment ም ነው። አዎ የመቼ የምንድን ነው ምን ያ- ማለት ይሄ የውሃ ስራዎች የውሃ ስራዎች። እሺ እሺ፣ አዎ።
እንደመጣች inform አድርጊ። መስ ምላሽ ሰጥታለሁ፣ እደውላለሁ።
እ እ office ስላልሆነች ነው እሷ።
ቢሮ አይደለችም እሷ።
አዎ አዎ፣ ጉዳዩ ታስፈጽም ሄዳለች እና እንደተመለሰች ያሳውቃታል።